ቃል ኪዳን ከቢስቴት ምን ልርዳው?
እናት ብር ነበረው። አሁን እየተጫወትኩ ነበር። ለረጅም ሰዓት አቁማ ነበረ።
አው system ትንሽ ችግር አጋጥሞን ይስተካከላል።
ብሩን ደግሞ እንዳለ አሁን ከፈተችልኝና ዜሮ ዜሮ አሳየኝ ያለኝም ብር
እኮ እሺ፣ ሁሉም ጋር ነው system የተቋረጠው እና በዚህ ስልክ ቁጥር ነው አይደል የሚጠቀሙት ወይስ ካሸራው ጋር ነው?
ሁለት ሲም ነው ያለው የተመዘገብኩበትን አላስታውስም። ወይ በዚህ ነው ወይ ደግሞ እሺ።
አስራ ሁለት ነው ልንገርሽ
ዘጠና ዘጠኝ ዜሮ ስድስት እሺ ዜሮ ዘጠኝ አስራ ሁለት ሰማንያ አምስት እሺ ሀያ
እሺ ሀያ ዘጠኝ
እሺ እኛ ጋርም እየሰራ አይደለም። check አድርጌ እደውልለታለሁ።
እሺ የ- ወይ ደግሞ በዚህ ወይ አሁን በነገርኩሽ ነው። እሺ ብር ነበረው እንዳለ ዜሮ ዜሮ አረገብኝ። አሁን ሳየው እኮ ገባኝ። አሁን እኛም check ማድረግ ስለማንችል እያስቸገረን ስለሆነ አ፣ ይሰራልኝ check አድርጌ ደውዬ አሳውቆታለሁ።
እሺ ስልኮትን ይዤዋለሁ። እሺ መልካም ምሽት።
እ፣